ጤና ይስጥልን አሊ ባባ። ጤና ይስጥልን።
ጤና ይስጥልን።
አይሰማም አባት?
አሁን ይሰማል።
እሺ ምን ነዳሁት?
አስራ ዘጠኝ ሰማንያ አምስቱ መኪና ስንት ነበረ? የስፖርቷ ምን ምንድን ነው?
ም- መኪና ናቸው የስፖርቷ መኪና አስራ ዘጠኝ ሰማንያ አምስቷ
ዴክሱ ነው
አ፣
ዴክሱ ነው አባት?
የአስራ ዘጠኝ ሰማንያ አምስት የስፖርት ካሯ ሌላው
ወይ
የስፖርት ካሯ የስፖርት መኪናዋ
አ- እሺ ቁጥር ልስጦትና እስቲ ደውላ ይጠይቋት ካልሰጠ
እሺ
ዜሮ ዘጠኝ ሰባ ሶስት እያዙ ነው አባት?
አ አ
ዜሮ ሶስት ዜሮ ሶስት ሰላሳ ሰባ ሶስት ላይ ደውሉናል።
ሰላሳ ሰባ ሶስት ሰላሳ ሰባ ሶስት እሺ
እሺ